ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
ቺፕቺፕ
አዎ ነው።
በ group ልናዝ ፈልገን እኮ እዚህ ብሔራዊ ሎተሪ እሺ
እንትን ልንል ነበረ። ስልክ ብትሰጪን እና ብናዝ
እ በስልክዎት ነው ማዘዝ የሚችሉት?
or application ሆኖ እንትን ብለን አውርደን አዎ ቺፕ ቺፕ ብለው store ላይ ያውርዱትና አፕሊኬሽኑን
አሁን አፕሊኬሽኑን የማይጠቀሙ ሰዎች አሉ። እቺ normal ስልክ አለች አይደል? button ስልክ የያዙ አዎ እንደሱ ያሉ ሰዎችም አሉ።
እ እንደሱ አይነት እንኳን በእንደሱ ስልክ እንኳን ማዘዝ አይቻልም።
በስልክ ቁጥራቸው ማዘዝ አይቻልም።
አይ ያው join ማድረግ አለባቸው ገብተው እዛው ስልካቸው ላይ ግዴታ ነው።
የሚፈልጉትን- አዎ የሚፈልጉትን product እዛው መርጠው ኪሎውን መርጠው ምናምን በራሳቸው ስልክ ነው join የሚያደርጉትና okay እ ሌላ የሚያገኙ ከሆነ በሌላ ስልክ join እንዲያደርጉ ያስደርጓቸው።
በቃ እሺ፣ ስንት መሆን አለብን?
እ ሶስት ሰው ነው የሚያስፈልገውት ከጥቅል ሶስት ጎመን ውጪ።
ከጥቅል ጎመን ውጪ ሶስት ሰው አዎ አዎ ጥቅል ጎመን አምስት ሰው ነው የሚያስፈልገው። ሌላው product ደግሞ ሶስት ሰው።
ሶስት ሰው። እሺ
እሺ እሺ፣ ነው እናመሰግናለን። መልካም እሺ፣ አመሰግናለሁ። እሺ፣ መልካም